ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ሀና አዳነሽ
አዎ ከዊ ፕላስ ሶሉሽን ነበር ምደውልሽ። እ በቲክቶክ እና በዩቲዩብ host ነት CV ልከሽ ነበረ።
ኦ አዎ ስለዚህ ሐሙስ አራት ሰዓት ላይ ለ interview መምጣት ትችያለሽ።
አዎ ሐሙስ አራት ሰዓት ሐሙስ ሰዓት- ሐሙስ አራት ሰዓት ላይ ሙሉ አድራሻውንና መም- ይዘሽ መምጣት ያለብሽን ነገር text አደርግልሻለሁ።
እሺ ነው።
እሺ፣ እናመሰግናለን። መልካም ቀን።
thank you